ጤና ይስጥልኝ።
ሌላ
hello ጤና ይስጥልኝ። ብዙ አቤት ነው።
አቤት አብሮ ይስጥልን። ሰላም ነው።
እሺ ምን ነበረ እናት?
እ፣ ኦንላይን ላይ እየሰራ ነበር እና ብሩክ እያየው ነበረ። ምንም ለውጥ አላየውም ወይ ታ- መውጫ ሰዓታችን ደርሷል ጠዋት ይሰራ ወይ እሺ ቆይ የሚለውን ልጠይቅልሽ ልጠይቀዋለሽ። okay ማን ልበል አንቺ?
ሶስና ከአሰበ ተፈሪ ሶስና ተ- አሰበ ተፈሪ እያየ ነው ነው? አዎ እያየው ነው ያለው። እሺ ሶስና
መውጫ ሰዓት ስለነበር እሺ አሁን ነው ሰው ሁለት ሰዓት ነው የምትወጡት?
ሁለት ሰዓት ነው የምንወጣው።
እሺ እሺ እንትን ቴሌግራም ላይ ይጽፍልሻል። እሺ እነግረዋለሁ።
እ?
ቴሌግራም ላይ ነው እያወራችሁ ያላችሁት?
ቴሌግራም ነው እያወራን ያለ ነው። ኮምፒውተሩን ይዤባቸው ላ ልጆች ኦንላይን ላይ እያየው ነበረ ሰብቱ ኮምፒውተሮቹ ሂሳብ ሊሰሩ ነው። ከዛ ነው okay እሺ እሺ እነግረዋለሁ። እሺ እ፣ እሺ ስሚ ብሩኬ እ፣ ኮምፒውተሩን ይዤባቸው cashier ኦቹ ሂሳብ ሰርቶ ሊወጡ ነው ምናምን ነው የምትለው። ዘት ይወጣሉ መሰለኝ ሁለት ሰዓት አ?
አዎ እንወጣለን።
አ፣ በቃ እንደዛ ነው። እሺ እነግረዋለሁ።
እሺ አሳውቁኛለሁ ነገር እሺ እሺ ይጽፍልሻል ቴሌግራም እ።